ጤና ይስጥልኝ ራንክ
ጤና ይስጥልኝ። አሁን ስልክ ቁጥር ሰጥታችሁኝ ነበር።
የወሎ ሰፈር?
የወሎ ሰፈር ዜሮ ዘጠኝ አርባ ሶስት ነው ያልሽኝ አይደል?
ዜሮ ዘጠኝ አርባ ሶስት ሀምሳ ሀምሳ ሀምሳ ሶስቴ አገልግሎት ላይ አልዋለም ይላል ይሄ ቁጥር ስደውል።
አርባ ሶስት ሀምሳ ሀምሳ ሀምሳ ሶስቴ አዎ እኮ እንደሱ አይደል እ ዜሮ ዘጠኝ አስራ ሁለት አስራ አራት
የ- ቆይ እስኪ ቆየኝ። አሁንም ጠብቅኝ እስኪ። ይሄኛው በፍጹም አገልግሎት ላይ አልዋለም ማለት እስክሪብቶ ይዘዋል።